ጤና ይስጥልኝ ልትፖርት ነው ባኮ የምንደርደው
እንትን ነበር ባለፈው ብዬው ብሎ ነበረ ሄሎ ካሽ እና ቴሌብር ነበረ የሚሰራው አሁን ነው የሰራው ገና ስልሽ አሁን እኔ ምንም በቃ ባለፈው ሁለት ጊዜ ሞክሬ እንደዚህ እምብዬው አለኝና አንበሳ ባንክ ይላል በልቼ ነበረ ከዛ በዛው ጨረስኩኝ ገብቶሻል አሁን ምን ያህል አስተማማኝ ነው የሚለውን ለመጠየቅ ነው ቴሌብር መጀመሩ
ቴሌብር ይሰራል ይሰራል አዎ የሆነ ሳሌ ግን ተቋርጦ ነበር ወደ ሶስት ቀን ነው አራት አይ አለ አሁን wallet ላይ አለ የተለያዩ አለ?
አማራጮች አለው ያንን አማራጭ መጠቀም ይችላል እሺ እሺ